ጤና ይስጥልን። ቤስትሬት ረዲት ነኝ።
እንደምን አሉ? ሰላም ነው?
ሰላም ነው?
ዊዝድሮ ሪኩዌስት አድርጌ የዋብ ሪስድ ማክሲመም ብሎ ነበር በሳንቲም ቤት እሺ፣ የቤስት ቤት ቁጥራውን የደወልክበት ነው?
አይደለም ዜሮ ዘጠኝ ዘጠና አንድ ዜሮ ዘጠኝ ዘጠና አንድ ሰማንያ አምስት ሰማንያ አምስት ሰላሳ አንድ ሀያ ስድስት ሰላሳ አንድ ሀያ ስድስት ሀያ ስድስት እሺ ስንት ብር ነው?
አንድ ወደ ሴሌብስ
እሺ እሺ ኮንፈርም አድርጌ ይላሉ። እሺ ገብቶላ።
ቴንኪዩ እሺ መልካም